hello ሰላም ጤና ይስጥልን ቤት ቤት ጤና ይስጥልኝ።
ምን ሰላም ነው?
ቤት ቤት ነው እግዚአብሔር ይመስገን።
እንትን virtual ውስጥ ገብቼ ልጫወት ስል አይሰራም፣ አይመጣም።
ምንድን ነው የሚለው?
በቃ ጸጥ ይላል። ዝም ብሎ አያሳየው፣ ምንም ነገር አያሳይም።
ምን virtual ነው?
virtual avatar
avatar ስትከፍት አይ- አይመጣም።
አ አይመጣም። ዝም ብሎ ፎቶ አያሳይም። ዝም ብሎ ጭልም ብሎ ነው ያለው
እስኪ reload አድርገህ ትሞክረዋለህ።
ማለት
refresh አድርገውና አድርጌዋለሁ። ሶስቴ ነው አራቴ።
እና አል- እንትን አላለም።
አይመጣም። በቃ ጸጥ። አዎ፣ ከዛ ስነካውም አይሰራም።
እሺ check እናደርጋለን። እሺ እሺ